ሄሎ ጤናን ችብችብ
ሄሎ ሄሎ ጤናን ችብችብ አብሮ ይስጥልኝ። ሰላም ነው?
ሰላም
አይ አልዤ ከእሑድ ዕለት አልመጣም። ትላንትም ስደውል ከትላንት ወዲያም ዛሬም ስደውል ነገ ነገ ነው የምትሉት እና ምንድን ነው ግራ ገብቶኝ እኮ ነው የደወልኩት።
በዚህ ስልክ ነው ደረኩት።
አይ በሀያ ቤት ነው ዜሮ ዘጠኝ ስልክ ሀያ ቁጥር ይንገረን። እሺ ሀምሳ ዘጠኝ እሺ ሰባ ሁለት አርባ አራት
ሰባ ሁለት አርባ አራት አዎ
በኤፍሮን ነው አዎ
ሶስቱም አይተም አልመጣሉትም።
አዎ ትናንት አሳውቀው ነበር ቢሮ ትናንትም አሳውቂያለሁ። ሰኞ ደውዬው ማስከቀል ሙሉ ስደውል ካስከቀል ትናንት ነገ ይመጣል አለችኝ። ያው ሰኞ ዕለትም ወጥቷል አሁን እየመጣ ነው ብላኝ ነበር፣ ግን ምንም አልደረሰኝም። ዛሬ ጠዋትም ልጄ ነበር
ካረኩሎት ለነገ ላስተላልፍሎት ትናንትናም እንዲህ አለችኝ እኮ በየቀኑ አሁን እኮ ለማመን ራሱ በየቀኑ ስደውል ነገ ይተላለፍሎታል እባላለሁ። አሁንም እንዲህ እያለ አርብ ደረሰ። እንግዲህ አንቺ አስቢ እስቲ እንደዚህ እንዴት ነው ማለት ትራስ ሁሉትን ነገር ቢያንስ ባላችሁት መገኘት አለባችኋል።
አዎ ልክ ነው። ትንሹ የራሱ እጥረት ስላጋጠመን ነው።
እኮ ትናንትና ግን እንግዲህ አሁን እርግጠኛ ስደውል ሆኜ ነገ ነገ የምነግርሽ ማለት ብዙ እንድሮሳለን።
እሺ በቃ አሁን አሁን ነገም ደግሞ ከነገ ወዲያ እንዳትመጣ።
ችግር የለውም። እርግጠኛ ሆኜ ነው የምነግርሽ።
እሺ እሺ እሺ ይቅርታ ምንድን ነው?
በጣም